Hello ሰላም ጤና ይስጥልኝ። ቤት ቤት ስራ ነኝ። እባክዎን ልርዶ?
እንትን ነው withdraw አድርጌ አየር ላይ ቀረ። አላ- አልወጣልኝም እስካሁን።
እሺ፣ የቤት ቤት ቁጥር የደወልክበት ነው?
አይደለም፣ አይ በሌላ ነው። ሰማንያ ሁለት እሺ፣ ሰማንያ ሁለት ዘጠና ሰባት ዘጠና ሰባት ሰማንያ ሁለት ሰማንያ ሁለት ሰማንያ ሁለት ሰማንያ ሁለት አ አምስት መቶ ብር
እሺ እሺ የመቼ ነበረ?
በአስራ አምስት በፈረንጅ አስራ ማለት ነው። በፈረንጅ አዎ፣ በ- ከሶስት ቀን በፊት
እሺ የገንዘቡ መጠን ስንት ነው?
አምስት መቶ ብር
እሺ ሰማንያ ሁለት ዘጠና ሰባት ሰማንያ ሁለት ሰማንያ ሁለት አይደል? ቴሌ ብር ቁጥሩ የሚገባበት አ፣ ሰማንያ ሁለት ዘጠና ሰባት ሰማንያ ሁለት ሰማንያ ሁለት እሺ
አ፣ ገባ።
አዎ ከቤት ቤት account ወጪ ተደርጎ ወደ ቤት ቤት ወደ ቴሌ ብር ቁጥር ገብቷል። እሺ አ፣ አ፣ okay፣ thank you አየህ እሺ እኛም እናመሰግናለን። እሺ መልካም አ፣ መልካም ምሽት ይቅርታ።
thank you አየህ። እሺ፣ ግድ እሺ